ሄሎ ሄሎ፣ ሰላም ነው። ወዳ ቤክማን ፔሊሲ ነው የምንደውለው እና የትምህርት ማስረጃሽን ከተማርሽበት ዩኒቨርሲቲ ሰበብ ነው እና በጁኒየር አካውንታንት ክፍት የስራ ቦታ ስላለ ይመችሻል። ዛሬ ከሰዓት ወይም በፈተና ስላለፍ እ አይመችም። ይቅርታ።
ችግር የለም እሺ።